ደረቅ ነው። ያው normal
ሄሎ ሄሎ ጤና ይስጥልኝ።
አብሮ ይስጥልን።
ከ ChipChip ነበር የምደውልዎት።
አዎ ትላንት ሞልቼ አሸንፌ ነበረ፣ ግን ምንም ነገር የለም።
ያው እ፣ ዛሬ locate ለማድረግ ነበር የቁርስ ጥቅል አሸንፈዋል።
አዎ።
እሺ የት ነው መቀበል የሚችሉት gift ኡ?
አሁን እኔ ሀረማያ ግቢ ነኝ። የሀረማያ ግቢ ተማሪ ነኝ።
ሀረማያ ዩኒቨርሲቲ ኖት?
አዎ
okay እሺ፣ location ኡን እሞላዋለሁ መልሰን እንደውላለን።
እሺ።
እሺ መች እናመሰግናለን።
ነው የምናወጣው?
አሁን exact ጊዜውን ስለማላውቀው ለዛ ነው መልሼ ልደውልዎት ያልኩት። already አሁን location check እያደረግን ነው።
እሺ እሺ እሺ እሺ